ምን አለ ሌላ? hello ሰላም ጤና ይስጥልን ቤት ቤት ሰላም አደርሽ?
ብዙ አትይም። ሰላም ምን ልርዳ?
withdraw አድርጌ ነበር።
አራት withdraw አድርጌ ነበር።
እሺ ቤት ቤት በዚህ- ቁጥርቴ ነው።
አዎ አዎ፣ ስንት ብር ነበር ያረካው?
አምስት ሺህ ብር።
እሺ ዛሬ ነበር ያረካው?
አዎ አዎ፣ ዛሬ ነው ያልኩት።
እሺ check አድርግልህ ትንሽ ጠብቅ።
እሺ
ቴሌ ብር ቁጥር አስራ አንድ ዘጠና አምስት ሀምሳ አምስት ዜሮ ዜሮ ነው። hello hello።
ገብቶልሃል? እሺ አሁን check አድርገው።
እሺ አሁንም ላወጣ ነበር መልሼ ከምደውል ልንገርሽና በዚህ ስልክ ቁጥር እ፣ እ፣ እንትን ካረክ በኋላ ነው እኔ ማሳወቅ የምችለው። ወይ አንዴ አርግና ስጨርስ ደውልልን።
በቃ እሺ፣ አሁን ላርግና ልደውልልሽ። እሺ እሺ እሺ፣ መልካም ቀን።
እሺ